ሰላም ጤና ይስጥልኝ ብስክሌት
ሰላም ነው። ቴሌግራም ላይ ላኪልኝ ብለሽ ነበረ ፎቶውን።
የትኛው የትኛውን ፎቶ ነበረ?
ብር በቴሌግራም ልኬ ትናንት ማታ እሺ
አስራ ሁለት ሰዓት ላይ ማለት ነው ከሌሊቱ።
deposit ነው።
አዎ አይገባልኝም deposit balance ኡ deposit ትልካል ቴሌግራም ላይ እህ ልኬያለሁ። አዎ አዎ ልኬያለሁ።
እሺ ቆይ አንዴ ጠብቀኝ።
ሁለቱንም ልኬያለሁ። አየህ
ማን ነው የሚላልከኝ ቴሌግራም ላይ ስምህን?
አብዱል ቀፋር እህ
አብዱል ቀፋር አንዴ አብዱል ቀፋር ነኝ ብለህ ትጽፍልኛለህ? ይቅርታ ብዙ text ስለሆነ አላገኘሁትም።
አየለች እሺ ጻፍልኝ። እሺ ይቅርታ።
ችግር የለውም።
እሺ እሺ